ብርኬ ሄሎ ሰላም ጤና ይስጥልን ቤስት ቤት ሄሎ
ሄሎ ሰላም ጤና ይስጥልን እ እንዴት ዋልሽ?
እግዚአብሔር ይመስገን ሰላም ዋል አለን። ጉዞ ለማድረግ እንዴት ነው?
ምን ይልሃል
ምንድን ነበር የምለው አችልም ኢንቫሊድ ምናምን በዚህ ስልክ ነው አ ብሩ ምን ነው withdrawal ላይ ነው ነን withdrawal ላይ ነው ያለው አለ ውስጥ ነው ያለው።
እኮ የትኛው ላይ ነው ያለው ከላይ ነው ከታች ነው ያለው
activation withdrawal እና ይፈልጋል ተብዬ ነው ማታ check አድርጋለሁ ደውዬላት ነበር እና activate ይፈልጋል ተብዬ ነው።
okay withdraw ብለኸዋል እንዴ ከ account አዎ።
ቆርጦታል አልቆረጠውም ለማውጣት ወደ account ለማስገባት ነበር ወደ ባንክ
እኮ ወደ ባንክ ስትልክ ከቤት ቤት account ግን ቆርጦታል አልቆረጠውም ስንት ብር
አንድ ሺህ ብር በዚህ ስልክ ነው አንድ ሺህ ሁለት መቶ ነው ያለው አንድ ሺህ ምን ነው
ትችላለህ እኮ ታዲያ withdrawal ላይ ነው ያለው እና
አዎ withdraw ማድረግ ትችላለህ ወደ ባንክ አካውንት አዎ እንዲህ ብሎ ነው እኮ ማታስ ደውልላት አሁን ወጥተዋል already እና ቀን ደውልልኝ እስኪ አሁን check አድርገውና እምቢ ካለ የሚልህን screenshot አድርገህ ትልክልኛለህ እሺ አባ